ጤና ይስጥልን። Hello ብዛል ይባላል።
ሰላም ነው
ሰላም ነው። ምሳሌ እንትን ዱባይ ለመሄድ ነበር ሊያስፈልግ ለመጠኝ ነበር።
እሺ፣ በምን ቪዛ ነው ዱባይ መሄድ የፈለጉት?
አሀ በምን ቪዛ ነው ማለት በ- ለስራ ነው፣ ለትምህርት ነው፣ ለ- ለቢዝነስ ነው? ወደ እዛ መሄድ የፈለጉት ለቢዝነስ ለቢዝነስ።
አዎ
እሺ፣ የንግድ ፍቃድ አለዎት?
አዎ።
እሺ፣ invitation ከዛ ተልኮሎታል ወይስ እንዴት ነው?
አሀ invitation ተልኮሎታል ከዛ አንተ ላክልኝ